ሄላ ሄላ ወይ ሔዋን አንቺ ነሽ ያለሽው ሱቅ?
አዎ እኔ ነኝ።
ኧረ በእናታችሁ ቤት አዲስ ነሽ ካሸራ ወይስ ምንድን ነው?
አዎ አዲስ ነችና ነባሯ ወጣብን እኮ ትንሽ ትችላለች እና ግራ አጋ- እኔ ደግሞ አላውቀውም ይኸኛውን ይኸውልሽ እስ- ካ- እንትን ካሸር ኮድ ከሆነ ከታች ትኬቱ መጨረሻ ላይ ያለውን ቁጥር ከሆነ የምታስገባው ቤት አዎ።
አይዲ የሚለው ላይ ነው የምታስገባው። ወደዚህ አሃ።
ወ- ወደ ግራ በኩል ባለው ላይ ማለት ነው።
አዎ።
ረጅሙን ቁጥር ፊደል ምናምን ያለውን ደግሞ ከሆነ ፊደል የምታስገባው- ያለውን ነው እዚህኛው ላይ ማለት ነው bet code ላይ አዎ አዎ፣ እንደዛ ነው የምታስገባው። ከዛ ካስገባች በኋላ ደግሞ ቀኑን ታስተካክለው። ለምሳሌ ቲኬቱ የተቆረጠ የዛሬ ሳምንት ከሆነ ወደ ሳምንት ገፋ ማድረግ አለባት።
እሺ ንገሪኝ እስቲ አሁን እንትኑ cashier ቆይ ኮዱ።
ቁጥሩን ራሷን scan ታርገልሽ አዲ bet ID ላይ አዎ እዛኛው ላይ ግቢና ይኸው አስገባች
የመቼ ነው ቲኬቱ?
ጊዜ ነው ትኬቱ መቼ ነው አስራ አራት
ዝም ብላ ቀኑን ወደኋላ ገፋ ታርጋው።
ወደ ኋላ ማድረግ አለባት አዎ ወይ የተቆረጠውን ቀን ማለት ነው። አሁን ይኸውና ትኬቱ። ስለዚህ አዎ።
mark as paid የሚለውን ስትነካ አረጋግጣ congratulation ትኬት ያወጣላታል።
ስለዚህ የ- የነገ የትናንትና ትኬት ወደ ኋላ በጣም እናደርገዋለን ቀኑ ወይስ ለም- አይ በተቆረጠበት ለምሳሌ አሁን ይሄ መቼ ነው መሰለሽ የተቆረጠው? በአስራ አራት ነው አይደለ?
አዎ።
እኔ ዝም ብዬ ወደ ኋላ ትናንትና ነው።
ስላረፍኩት ነው እንጂ በአስራ አራት ባረገው ይነጻል። ያው መጥ ለምሳሌ በአስራ ሶስት በአስራ ሳምንት ምናምን የሚቆርጡ አሉ አይደለ?
አዎ እንደዛ ሲሆን አሁን በቆረጠችበት ቀን ስታስጠጋው ነው የምትመጣላት። እሺ ትሬን አድርጊያት አንዳንድ ነገር እሺ